Hello
Hello Hello፣
ሰላም ነው እግዚአብሔር ይመስገን። Flintstone Homes?
አለን። Flintstone Home ነው።
አዎ Flintstone Homes ነው።
አዎ አክሲዮን እየተሸጠ ነው የሚባል information ሰምቼ ነበር።
አዎ አዎ፣ እየተሸጠ ነው።
አዎ የት ነው የምናገኘው? አሁን ለምሳሌ እሺ።
ድሬዳዋ፣ እም።
ሀረር ያለን ሰዎች አዎ እሺ። አሁን ስምና ስልክ ነው እየመዘገብን ያለ ነው። የዛኔ ደውለን እንዴት ማድረግ እንደምትችሉ ደውለን እንነግሮታለን፣ ባ- እ፣ እንደውሎታለን። አሁን ስምና ስልክ ነው እየመዘገብን ያለ ነው።
ስለዚህ ስሜንና ስም ስልኬን አለበት።
ንገረኝ።
አዎ አዎ መታሰቢያ ግርማ
እሺ። ምን ላይ ነበረ ማስታወቂያችን የሰሙት?
ከሰው ነው የሰማሁት። በእርግጥ Okay እሺ እሺ ለበለጠ መረጃ ነው የደወልኩት።
አዎ እሺ። ዜሮ ሰባት መጨረሻውን አይደለ? ሰባ ሰባት አዎ ስልኮን እሺ፣ እንደውላለን
እና እንትን እ።
ማለት detail ነገሩ ልናይ ትችያለሽ ወይስ አዎ።
እሱም ገና ነው?
አዎ እኮ የዛኔ እንደ ደውለን ሙሉ detail ኡን እንዴት መግዛት እንደምትችሉ ክፍለ ሀገር ያላችሁም ያል ያለውን ነገር እናንተ እንላለን እንደውላለን። ሐምሌ አንድ ላይ እንደውላለን።
እሺ እሺ እሺ፣ መልካም ጊዜ ነው።